ሄሎ ጤና ይስጥልኝ።
ሄሎ ሰላም
እንዴት አደርክ?
ይመስገን። የወጌሻ ትምህርት ለመመዝገብ ፈልጌ ነበር።
እሺ ይቻላል።
ምንድን እንደሚያስፈልግ ለማወቅ የት ምናምን?
ቦታው ነው።
አዎ፣ እሺ data ልውሰድልህ። ስምና ስልክ ነው።
ስም ስም ስልክ ስም አለ ሳሙኤል ወርቁ ሳሙኤል ወርቁ ዜሮ ዘጠኝ አንድ የጻፍ ነው። እሺ ዜሮ ዜሮ ዘጠኝ ሰባ ዘጠኝ ዜሮ ስድስት አርባ አራት ዜሮ አስራ ዘጠኝ ሰባ ዘጠኝ ዜሮ ስድስት ዜሮ ስድስት አርባ አራት አርባ አራት አስራ ሶስት
አስራ ሶስት ሳሙኤል አራሻይ ነው።
ደንበል መስቀል ፍላወር
እሺ እ የደወል ለመጠየቅ ነው ወይስ ለመመዝገብ?
ለመመዝገብ
ሄሎ
ለመመዝገብ ማስታወቂያው ምን ላይ የሰሙት? ይቅርታ እ?
እሺ እሺ፣ እኔ መ- data እንደሚሆና እነግርሃለሁ። ማስታወቂያው ላይ ነው ያዩት?
ማስታወቂያው ፌስቡክ ማስታወቂያው ምን ላይ ነው ያዩት?
ፌስቡክ ፌስቡክ ላይ።
አ
እሺ፣ ድምጼ ይሰማል?
አ ይሰማል።
እሺ፣ ኮርሱ የሶስት ወር ኮርስ ነው። ቦታው የሚሰጠው ሀያት አደባባይ ተስፉ ሲኒማ ነው።
እሺ
ከአስራ አንድ ተኩል እስከ አንድ ተኩል ኮሜዲያን እሸቱ ለሁለት ሰዓታት የሚቆይ class ያስተምራል ማለት ነው። ይህ ማለት ሰኞ፣ ሮብ፣ ዓርብ ካልሆነም ማክሰኞ፣ ሐሙስ፣ ቅዳሜ። ሄሎ አይ ይሰማል። እሺ ሌላ?
እሺ። ከሚያስ- ኮሜዲያን እሸቱ አራት ምዕራፎችን ያስተምራል።
እ አል- እሺ algorithm፣ content marketing፣ personal branding ኮሜዲያን እሸቱ ነው የሚያስተምረው። አራት ምዕራፎች አሉ።
okay።
የአከፋፈል
ሄሎ ሄሎ እ የአከፋፈል እንትን
ሄሎ ሄሎ ይሰማል? ሄሎ ሄሎ
አይሰማም?
ሄሎ ይሰማል አይደል?
አ ይሰማል።
ሄሎ
ሄሎ ይሰማል ወይ? ሄሎ ይሰማል?
ሄሎ
ሄሎ ሄሎ ሄሎ